አይስጥልም በፊት በፊት በፊት ነው የሚረዳው
withdraw አድርጌ ነበር እና ከ account ላይ ቆረጠ፣ ግን ወደ ቴሌ ብር አልገባም።
በዚህ ስልክ ነው አ
ስንት ብር ነው?
ሶስት ሺህ አርባ ብር ስንት ብር?
ሶስት ሺህ አርባ ብር ይቅርታ ድምፅ ትንሽ ስለራቀ ነው።
ሶስት ሺህ አርባ ብር አዎ ሰማሁ። እሺ
ወደ ራሱ ቴሌ ብር ነበር ያወረድኩትና
እሺ እሺ አንድ ደቂቃ check ላድርገው። ቴሌብር account ሀምሳ ስድስት ዘጠና አንድ አርባ ሁለት አርባ ሰባት
ሀምሳ ስድስት ዘጠና አንድ አርባ ሁለት አርባ ሰባት
confirm አድርጌልሃለሁ። ቴሌብር account ላይ ገብቷል። እሺ ተደወልን። አመሰግናለን። መልካም ምሽት።